አይሰማም ሲደር አይ voucher ሳላውቅ withdraw ለማለት ፈልጌ በ voucher አወጣሁትና withdraw ለማድረግ ፈልጌ በ voucher አወጣሁት ብሩን voucher ሆነብኝ።
voucher ሱቅ ነው እሺ፣ ሄደህ የምትወስደው ወይ ደግሞ ወደ ቤት ቤት አውጣው
ይኸው deposit ማድረግ ትችላለህ።
እኮ አረኩኝ። እንደገና withdraw ለማድረግ ፈልጌ ነበር እምቢ አለኝ። ለምንድን ነው?
ኮዱን ኮዱን ተሳስተህ ከሆነ ምናልባት አይ ኮዱን አስገባሁትና ብሩማ ገባልኝ ከወደ account ውስጥ።
ስለዚህ withdraw ለማድረግ ነው።
አዎ አዎ፣ ትንሽ መጫወት አለብህ። እሺ እሺ እሺ